Then spelling hello ሌላ ድምፆት ደንበኛችን
withdraw አድርጌ አልገባልኝም ነው የምልሽ።
withdraw አድርጎ አልገባሉትም።
አዎ transaction ኑን ልከውልናል።
አይገባም። transaction ኑ
hello hello hello፣
ሰማም አዎ አይሰማም ድምፆት።
ጻፉን ቶሎ።
ቴሌግራም ላይ hello።
ልከውልን ነበር። hello
ቴሌግራም ጋር አላኩም።
እሺ ላይ ላኩልን። transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
እ- እንትን ነው አይከብትም። transaction history ው
refresh አድርገውታል።
እ?
ሪፍሬሽ አድርገው አይተውታል።
አዎ እሺ የማይከፍተውን
እ፣ ፎቶ ያንሱ- ፎ- ዝም ብለው screenshot ያድርጉትና የማይከፍተውን ያስተላለፉበትን ቀን፣ ሰዓት፣ እ፣ ስልክ ቁጥር፣ ብር መጠኑን አድርገው ይላኩልን በጽሁፍ።
በቴሌግራም አዎ
እሺ